እዛው ሄሎ ሄሎ
ሄሎ ሄሎ፣ ቤተሰቦች ሰላም ነው?
ሰላም ነው አለን አለን።
አለን። ብር እስካሁን አልገባኝም። ዊዝድሮ አድርጌ ከሶስት ቀን በፊት አዎ በጣም ብዙ ጊዜ ደወልኩ። እናያለን እናያለን እያሉ እስካሁንም አልገባልኝም።
በሳንቲም ነው አይደል ያደረከው?
እ በሳንቲም አ ሳንቲ ነው አዎ፣ እንትን ይሁን እነሱ ሲስተም እንትን ይዘዋል እና እዚህ ቼክ እያደረግን ነው። ዘሆል እንዳለ ወደ አካውንታችሁ እንዲመለስ ለማድረግ እየሰራ ነው። ትንሽ ጠብቁንና እ ወደ ቤት ቤታችሁ እንዲመለሱ እናደርጋለን። ከዛ ታደርጓለሁ። ሲስተም አይ።
እያዘባችሁ ነው በሳንቲም እሺ፣ እሺ።